ሰንት ኢንፎርሜሽን ካላችሁ መቅደላ ስፒን ሆመሽ ፕሊዝ ኦኬ ሰላም ጤና ይስጥልን።
ሰላም ደህና አሉ።
እግዚአብሔር ይመስገን። ከሁለት መቶ እስከ ሶስት መቶ ሰው የሚይዝ የስብሰባ አዳራሽ ይኖራቸዋል።
አዎ ይኖረናል። ለበለጠ መረጃ ማርኬቲንግ ላገናኙት።
ኦኬ እሺ።
ጤና ይስጥልን marketing office okay ሰላም ጤና ይስጥልን።
አብሮ ይስጥልን።
እ ከሁለት መቶ እስከ ሶስት መቶ ሰው የሚይዝ የስብሰባ አዳራሽ book ለማድረግ ፈልገን ነበር።
okay ይቻላል። አንድ event team ጋር ላስተላልፎት እባኮ መስመር ላይ ጠብቁኝ።
እሺ
ሃይማኖት speaking hello hello አቤት ሰላም ጤና ይስጥልን።
አብሮ ይስጥልኝ ሰላም okay ከሁለት መቶ እስከ ሶስት መቶ ሰው የሚይዝ የስብሰባ አዳራሽ ይኖራቸዋል።
እንትን ላድርግልሽ ኢሜይል ላክልሽ እና okay አዎ እሱ ልልሽ ነው።
ስልክሽን ልቀበል ጀርሰኝ ዜሮ ዘጠኝ okay ሌላ ስልክ ልስጥሽ አንዴ ስልሳ ስድስት ስልሳ ስድስት አስራ አንድ አስራ አንድ አርባ ስምንት አርባ ስድስት
እሺ አሁን ኢሜይል ልካለሁ እሺ